hello hello
አሎ hello ጤና ይስጥልኝ አቶ ሳሚ ኖት? አቶ ሳሚ ኖት?
አዎ ነኝ።
ከዊፕላስ Solution ነበረና የሚደውሉት
እሺ ባለፈው አውርተን ነበረና register አላረጉም እና ለዛ register እንዲያደርጉ ነበረ እ እ register አላረጉም እና register እንዲያደርጉ ነበረና app ኡን በ link ኡን በ message ልከንሎት register እንዲያደርጉ ነበር።
okay እስቲ እሺ እሺ check አድርጉ።
በ text- እሺ ቴ- በ text እንልክላ- እንልክላችሁና ከዛ እንትን ትላላችሁ።
እሺ እሺ thank you